ዋሽንግተን ስምና ማከል hello hello hello፣ ጤና ይስጥልኝ።
ሰላም ደህና ዋ- ዋሽንግተን ነው።
አዎ ዋሽንግተን ስምና okay ከዘውዲቱ ሆስፒታል ነው።
እሺ patient adult ነው። MRI with contrast ለማስነሳት ነበረ። ዋጋችሁ ስንት ነው?
እሺ ምን አይነት ነው የፈለጉት
MRI head MRI እሺ
with contrast with contrast
head ብቻ ነው የፈለጉት head and neck አዎ።
ነው
አይ head ብቻ ነው።
እዛ ጋር የሚለው ምንድን ነው የተጻፈው ላይ prescription ኑ ላይ አይ head ብ- head ብቻ ነው። head ብቻ ነው። stroke patient ስለሆነ no tu- tumor ስለሆነ intracranial tumor with stroke ነገር ይሆናል normally።
እሺ ለዛ ስለሆነ head ብቻ ነው። trauma patient አይደለም። trauma patient አይደለም።
with contrast ነው ያሉት አ with contrast እሺ አንዴ ይጠብቁኝ እሺ እሺ
አስራ ሁለት ሺ ሰባት መቶ ስልሳ ብር ነው አስራ ሁለት ሺ ሰባት መቶ ስልሳ ብር አዎ አምቡላንስ free service ነው የምንሰጠው okay እሺ with contrast ስለሆነ ነው የጨመረው እሺ እሺ እሺ ከፈለጉ እን- እን- እን- እንነግራቸውና እሺ ለ attendant ኦችን እሺ እሺ እሺ እንትን ከቻሉ ይመጣሉ። እሺ እንደውላለን። እሺ